ጤና ይስጥልኝ አሪፍ ሌሊት ነው እባክዎ ምን እንርዳዎት?
የሆነ ድርጅት ቤት እየተጫወተን የላክነው ከቴሌቪዥን የላክነው ብር የላክበትን ነበረ
ቴሌግራም ላይ ላክ ብላሽን ነበር እና ቴሌግራም ላክልኝ አላልሽም? ልክልሻለሁ በሌላ ስልክ።
እሺ ደንበኛችን የቴሌግራም ስሞን ይንገሩኝ።
ሳሚ
ሳሚ ብቻ ነው የሚለው
ሳሚ ብቻ ነው የሚለው።
STA ነው እዚህ ጋር የሚያመጣልኝ ለእኔ። ያው አንቺ ደግሞ
እሺ ደንበኛችን
ሳሚ አቤ መስሎኝ
ከጃምቦ ቤት withdraw እያደረጉ ነበር።
withdraw አይደለም
እሺ
payment ስናስገባ ማለት ነው።
እሺ
ካስገባን በኋላ ምንም እዛ ላይ ስናይ እንትኑ ላይ ምንም የሚያመጣልን ነገር የለም። መጫወትም አልቻልንም።
ወደ ጃምቦ ቤት ነው እያስገቡ ያሉት።
አዎ ወደ ጃምቦ ቤት መቶ ብር አስገባና እሱ ቅድም አስራ አንድ ሰዓት አካባቢ እኔ አሁን እሱ የሚነግረኝን ነው እሱ የተላከለትን ነው እኔ ቴሌግራም እሱ ስለሌለው ነው እኔ በእኔ ላኩልሽ።
እሺ ደንበኛችን አግኝተነዋል። ደንበኛችን ጉዳዩ ስለሚመለከተው አካል ተላልፎሎታል። ባለሙያዎቹ ሲጨርሱ ደውለን እናሳውቆታለን።
በቃ ደውሉና አሳውቁት።
እሺ እናመሰግናለን። ሌላ የሚጠይቁን ጥያቄ አለ?
እንደዚህ አይነት ነገር ይቅር።
እሺ እንደዚህ አይነት ችግር እንዳይፈጠር አዲስ የ system ስርዓት እየዘረጋን ነው። ለጊዜው ግን እንደዚህ screenshot እያስላክን ነው እየሰራን ያለ ነው። በጣም ይቅርታ ደንበኛችን። ስለ አገልግሎቱ ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።